hello ሰላም ጤና ይስጥልኝ።
hello ሰላም ጤና ይስጥልኝ።
አውርስት አማን computer service
አዎ
ከ We Plus Solution ድርጅት ነው የምደውልልህ።
እሺ We Plus Solution provider ላይ አገልግሎት ለመስጠት ተመዝግበህ ነበር።
አዎ አሁን ላይ አገልግሎት መስጠት ስለጀመርነን ያለምንም ወጪ ከተጠቃሚዎች ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩት።
እሺ እሺ አመሰግናለሁ።
ከ- ከዛ በተጨማሪ We Plus Solution user የሚል መተግበሪያ አለ። እሱን አወርደህ የምትሰጣቸውን አገልግሎትን መመልከት ትችላለህ። እ፣ ሌሎች አገልግሎቶችም አለ እንደ ትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉን። እነሱን መገልገልም መጠቀም ትችላለህ።
okay እሺ እሺ መልካም የስራ ቀን ይሆንልህ። እናመሰግናለን።
አመሰግናለሁ።